ሜሉ ጤና ይስጥልኝ። አስደን ከቤት ምልርደው
ብሩ ተያዘብኝ። አሁን እየጫዋን እየዋለው ተያዘ
ተያዘ ማለት ዩዝዶ አድርገው ነው።
አዎ እንደ አልተመለሰለኝም
እኮ እሺ፣ ቼክ እናደርገዋለን። በዚህ ስልክ ቁጥር ነው።
አዎ ስንት ብር ነው?
ሁለት መቶ ስንት ነው? ሁለት መቶ ሰባ ስምንት የዛሬ ነው አይደል?
አሁን ነው አሁን በቃ እሺ፣ check አድርገን እንደውልሎታለን። አሁን system እያስቸገረን ስለሆነ check እናደርገውና እናሳውቆታለን።
እሺ፣ አሁን እንደምመልስ አድርገው።
እሺ፣ እናየዋለን። ቆይ አይ- አይቼው እደውልሎታለሁኝ።
እሺ።
እሺ